ኳስ ሜዳ ኳስ ሜዳ ኳስ ሜዳ ጨዋታ ያበሻ ልጅ ያገር ልጅ የማይበት ቦታ ኳስ ሜዳ ኳስ ሜዳ ኳስ ሜዳ ጨዋታ ያበሻ ልጅ ያገር ልጅ የማይበት ቦታ ጠፍቶ የኖረ ሰው የሚገናኝበት የተነፋፈቀው የሚተያየበት ተሰብስቦ አበሻ ያሆ አንድ የሚጎርፍበት ያሆ እንዝለቅ ኳስ ሜዳ ያሆ እንጨፍርበት ያሆ እንዝለቅ ኳስ ሜዳ ያሆ እንደሰትበት ያሆ እንዝለቅ ኳስ ሜዳ ያሆ እንሽቀርቅርበት ያሆ እንዝለቅ ኳስ ሜዳ
አድማጮቻችን ኳስ ጨዋታው ሊጀመር ጥቂት ደቂቃ ቀርቶታል። የመስመር ዳኞቹና የመሀል ዳኛው ቦታ ቦታቸውን ይዘው ጨዋታውን ለማስጀመር እየተዘጋጁ ነው። ተጫዋቾቹ ቦታ ቦታቸውን ይዘዋል። ተመልካቹ ለሁለቱ ቡድኖች ወገናዊ ድጋፉን በማሳየት ላይ ነው። ጨዋታው ሊጀመር ነው። ተጀመረ።
ኳስ ሜዳ ሆ ሆ ኳስ ሜዳ ሆ ኳስ ሜዳ ሆ ሆ ጨዋታ ያገሬ ልጅ ያበሻ ልጅ የማይበት ቦታ ኳስ ሜዳ ሆ ሆ ኳስ ሜዳ ሆ ኳስ ሜዳ ሆ ሆ ጨዋታ ያበሻ ልጅ ያገሬ ልጅ የማይበት ቦታ ሁሉም ከየቦታው አምሮበት ሲመጣ እኛም ተኳኩለን ለባብሰን እንውጣ አንዱ አንዱን ፍለጋ ያሆ ሲሮጥ ሲተራመስ ያሆ የተነፋፈቀው ያሆ ተቃቅፎ ሲላቀስ ያሆ ወዲያው ስቅና ያሆ ወዲያውኑ ሲያለቅስ ያሆ ያውልሽ ያሆ ያውና ያሆ ብሎ ሲተራመስ ያሆ የሜዳውን ዙሪያ ያሆ በቁመት ያሆ በግድመት ያሆ ተንጎራደንን ማን ማን ማን ማን ማን ማን ማን ማን እንዳሉበት ተንጎራደንን ማን ማን ማን ማን ማን ማን ማን ማን እንዳሉበት የሳን ፍራንሲስኮ ያሆ የአትላንታው ያሆ የዲሲው ያሆ የኤልዩ ያሆ የዳላስ ያሆ የቴክሳስ ያሆ የለንደን ያሆ የሰሜን ያሆ የደቡብ ያሆ የምስራቅ ያሆ የምዕራብ ያሆ ኳሳንችን አርገኝ ያሆ ማነው ያሆ ማን የሚያገባሽ ያሆ ማነው ያሆ ማን የሚያጭሽ ያሆ ማነው ያሆ ማን የሚያገባ ያሆ ጎሉን ያሆ ግቡን ያሆ ማን የሚያጭሽ ያሆ የኮንጎን ጦርነት ያሆ ግቡን ያሆ ጎሉን ያሆ ሳይመስል ደጅሽ ያሆ ግቡን ያሆ ህ፣ ያሆ
በረኛው የለጋውን ኳስ ስምንት ቁጥሩ በደረቱ አውርዶ ለአስር አሸጋገረለት። አስር እያታለለ ነው። አስር አሳልፎ ለዘጠኝ ሰጠው። ዘጠኝ ወደ ጎሉ ኳሷን እየነዳ ሄደ። ዘጠኝ ለስምንት ስምንት መልሶ ለዘጠኝ ዘጠኝ ዘጠኝ ለአስር አሸጋገረ። ለአስር ቁጥሩ ወደ ጎል አሻማ። ወይኔ! አረ በረኛ! ወይኔ! ብራቮ በረኛ!
ኳሷን ተቀባብለው ያሆ ወደ ጎል ሲመቷት ያሆ አሞራው በረኛ ያሆ ከሰማይ ሲቀልባት ያሆ የዳኛውን ፊሽካ ያሆ የህዝቡን ጫጫታ ያሆ እልልታ ያሆ ጨዋታ ያሆ ትዝታ ያሆ ደስታ ያሆ ደስታ ያሆ ጨዋታ
በክንፍ በኩል ለሚጫወተው ለሰባት ቁጥሩ ደርሰዋለች። ሰባት በክንፍ በኩል እያታለለ ሄደ ወደ ጎል አሻማ። ዘጠኝ ዘጠኝ ወደ ወይኔ ዘጠኝ ተቀማ። አ፣ አ፣ አ። እንደገና ኳሷ ለአስር ደርሷለች። አስር ቁጥሩ ሁለቱ ተጫዋቾች በግሩም ሁኔታ አለፋቸው። ወደ ጎል የሚመታ ይመስላል። መታ። ወይኔ ወይኔ ነቀነቀው ጎል ጨዋታ አቤት ጨዋታ ጨዋታ አቤት ባብራታ አሳየን ዲሲ ጨዋታ ጨዋታ ዳላስ ጨዋታ ጨዋታ ቴክሳስ ጨዋታ ካናዳ ለንደን ጨዋታ ጨዋታ ሰሜን ጨዋታ